hello
አቤት ምን እንርዳዎት?
ከቤት ቤት ላይ withdraw አድርጌ ነበረ በቻፓ ባንክ ነበረ።
እ?
ወደ ምን ባንክ ነበረ ውስዶ ያደረጉት?
ወደ ቴሌብር አሁን በደወሉበት ስልክ ቁጥር ነው?
በዚህ ቁጥር
እሺ መቼ ነበር ቀኑ?
ዛሬ ነው ከሰላሳ ደቂቃ በፊት ምናምን።
አብርሃም ሚሊዮን አይደለ?
አዎ ወደኛ የላኩት የለም። እሺ እነሱ እ?
ደውላችሁ ወደኛ ስላላኩት
ወደ እኛ ስላላኩ አዎ ቤት ቤት እንደውላችሁ ይጠይቋቸው። እሺ ሰማንያ ስምንት ዜሮ አራት ብለው ይደውሉ።
ሰማንያ ስምንት ዜሮ አራት አዎ ብለው ይደውሉ። ወደኛ አላኩትም።
እሺ እሺ እናመሰግናለን።